ጤና ይስጥልኝ። ኢቴስ የጥሪ ማዕከል እባክዎ ምን ልርዳ?
እኔ የምልሽ እሺ አብሮ ይስጥልኝ። ሰላም ነው። ወደ እንትን ፈልጌ ነበረ ወዴት?
ወደ እንትን ጅማ ጅማ
አ ለመቼ?
ለሐሙስ
ለሐሙስ አ ከአዲስ አበባ ወደ ጅማ አ ለአንድ ወደ ቀን?
ጅማ ወደ እንትን አገኛለሁ እንዴ? ወደ ምንድን ነው ስሙ ሚዛን አልተጀመረም ማለት ሚዛን የለንም።
ጅማ ድረስ ብቻ ነው። አይደል?
ጅማ አለ፣ ነቀምት የሚቀርቦት ከሆነ ነቀምት አለ፣ ዶሎ አለን።
ነው እንዴ? ዶሎ ላይ አለ።
ዶሎ አለ። አዎ።
በቃ እስቲ ልጠይቅና ወይ ዶሎ አደርገዋለሁ ወይ ጅማ ከሁለት አንዱ አደርገውና እሺ እደውላለሁ። ለመጠየቅ ነበር። እሺ እሺ አመሰግናለሁ።
እሺ ምንም አይደል። እሺ ስለደወሉ እናመሰግናለን።
እሺ